ጤና ይስጥልኝ ኢቴስ የጥሪ ማዕከል ባክዎ ምን ልርዳው? እግዚአብሔር ይመስገን።
ሰላም ነው።
ምን አሉኝ?
ማስታወቂያ ላይ አግኝቼ ነበር። ማስታወቂያ ላይ ነበር አግኝቼ ነበር እና በረራ ፈልጌ ነበር።
መስታወቂያ ላይ እንትን አ- ፈልጌ ነበር ማለት በረራ ወዴት መሄድ ፈልገው?
ወደ ሳውዲ ለመቼ?
ለመቼ
አዎ በሆነ ሰዓት ሲሆን ዞሮ መሄድ ይፈልጋለሁ።
ምን አሉኝ?
በቅርብ ጊዜ
እኮ ቀኑን ይንገሩኝ። በዚህ ቀን ነው የምፈልገው ብለው ቀኑን የሚሄዱበትን ያሳውቁኝ።
መልሼ እሺ፣ በቃ መልሼ ልደውል።
እሺ እሺ፣ ስለደወሉ እናመሰግናለን።